Hello hello hello hello
Hello, someone?
એ કરો તો ચાલુ સમય
Just
હેલો આવું દેવું એ નંબર
doing that very
ሪፈንድ የሚደረግ ነበረ የዛሬ አስራ አምስት ቀን ነው እንዳልኩት ያመለከትኩትም በተደጋጋሚ ችግር የለም ይገባል ይታሰላል እያሉ ነበር ምንም መፍትሄ የለውም
ነበረ ቁጥር ይንገርኝ ስልክ ቁጥር ዘጠኝ አስራ አንድ
ዘጠኝ አስራ አንድ ሀምሳ ዜሮ ስምንት ስልሳ አንድ
ከበደ በሚለው አዎ።
እሺ ብንረ
አስራ አምስት ቀን በፊት ነው በእሳት ተመሳሳይ ስም ላይ እንትን አረፍኩኝ እና ግሩፕ ላይ አድ አረፍኩኝ እና
እሺ ማን የሚባል ስም ብርሃኑ ብርሃኑ የሚል መቶ ሀምሳ ብር ነው ነው ሽንኩርት ነበረ አዎ፣ መቶ ሀምሳ ብር አዎ።
ኦኬ፣ አዎ። አምስት ኪሎ ማለት ነው።
እሷ ሌላ ሰን ያለች ይመስለኛል አላውቃትም። በእኔ ላይ ተመሳሳይ እሷ ላይ አደረኩኝ
አዎ፣ ኦኬ፣ እሺ ከዚህ በፊት ደውሎ አሳውቀው ነበር ደስማ ስልስት ስ ይለኝ የዛን ቀን ራሱ እንትን ሊት ሌላ ሌላ ብሎኝ እንትና ብሎኝ ነው ሌላ ግሩፕ ላይ ገብቶ ሮዚ ያጠገባችን ሌላ ብርሃንን ባልሰራለች አዎ።
እዛ ተስተናገድን። እዛ ስማችን እንትን የለም ምናምን እያሉ በተደጋጋሚ
ኦኬ፣ ዛሬ እሺ ለራራ እና እንደወሰደችው እና ፕሮዳክቱ እንዳልተቀበለችው እርሶች ፈንድ ይደረጋል ዛሬ
አዎ፣ በጣም ልክ እንዳይሆን
አዎ ይቅርታ በጣም እሺ ዛሬ እንድትለቀለት አሳውቅልታል ነው